hello
hello አቤት
ትኬት ለመግዛት ነው።
እሺ ትኬቱን እዛው የቀን ሰው ነው የሚቆርጡት። አሁን ቦታ ስለምትገባው
እኮ ድሬዳዋ ነው እና ቅዳሜ ነው መሰለኝ አይደል?
አዎ ቅዳሜ ሚያዝያ አስራ ሁለት አስራ አንድ ሰዓት ላይ
okay። እዚህ አዎ፣ ቦታ ብቻ ለመያዝ ነው እዚህ ምዝገባ ብቻ ነው?
አዎ እና transfer ማድረግ ይችላሉ። ክፍያውን እዛው መጥተው በ cash መክፈል ይችላሉ። account የስንት ነው?
እ፣ መግቢያ VIP አምስት መቶ ብር፣ መደበኛ ሶስት መቶ ብር፣ ለተማሪዎች ሁለት መቶ ብር።
መመዝገብ ይቻላል?
አዎ ስሞትን ይንገር
ስሜ ፍቃዱ።
አዎ አዎ ይንገሩኝ።
ፍቃዱ ወርቅ ነው ስሜ።
ፍቃድ ወርቅ ፍቃድ ወርቅ
አይ ፍቃዱ ወርቅ ነህ።
ፍቃዱ ወርቅ
አዎ። እና ለሁለት ሰው ነው።
የእርስዎን ስም ልመዝግብና ለሁለት ሰው እለዋለሁ ይሄን ቦታ።
በቃ ይቻላል።
እሺ ስልክ ቁጥር ይንገሩኝ።
አስራ አምስት አስራ አምስት አስራ አምስት ዜሮ ዜሮ
አስራ አምስት ከዛ
ዜሮ አራት ስልሳ
ዜሮ ዘጠኝ አስራ አምስት ዜሮ አራት ነው።
ዜሮ ዜሮ
ኦኬ ዜሮ
ዜሮ ዜሮ ዜሮ አራት ስልሳ
እሺ
ለዛ ቦታ ይዤ መቅረት እችላለሁ አይደል? በሰዓቱ
እሺ የትኛውን ነው የሚታደሙት? መደበኛ ነው ወይስ ቪአይ መደበኛውን። አዎ አይ መደበኛ ለሁለት ሰው ነው ያሉኝ ብዛት?
አዎ አዎ
እሺ እ፣ account ልንልክልዎት transfer ማድረግ ይችላሉ።
ከዛ በትኬት ቁጥር ነው የምትሰጠኝ?
እ፣ አይ የከፈሉበትን አሳይተው በር ላይ ትኬት ይሰጥዎታል። የቀኑ ቀን
receipt ኡን አሳይቼ
አዎ ወይ screenshot ያደረጉትን አሳይተው በር ላይ እ።
ይሰጥዎታል ትኬት ማለት ነው። ወይም እዛው በ cash መክፈል ይችላሉ እዛው መጠው።
በቃ እሺ፣ እንደዛ አደርጋለሁ። እሺ
እሺ እናመሰግናለን። መልካም